ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳዎ?
ሰላምና ጤና ይስጥልን።
ሰላም አብሮ ይስጥልንማ።
እንትን ትናንትና ቀን ተሳስቶብኝ ላርጎ የቀማጠቤ እሺ አምስት ሊትር አዝዤ ትንንሿ ልከውልኝ ነበር እና እንዲቀየር ሊነግራቸው ዛሬ ይዘውልኝ መጥተው ነበር ልጆቹ እና እሺ ያኛውን ይሄኛውን ስንልክልሽ ያኛውን ላኪልን ብለው ነበር።
እሺ አጋጣሚ ልጅ ወጥቶ ስለነበረ ይሄኛውን ብቻ ሰጥተው ሄዱ። ሳያልሰጣቸው እንትን ያኛውን የሚመለሰውም ማለት okay። የሚመለሰውን ነው።
ነገ መመለስ ይችላሉ?
okay ሌላ እቃ ስለማዝ እሱን ሲያመጡ ላክላቸው።
አዎ እሱን ሲያመጡ ማስረከብ ይችላሉ። ያንኛውን እሺ በቃ ይቅርታ።
እናመሰግናለን። መልካም ምሽት። እሺ እሺ